ጤናስጥልኝ አሪፍ ነኝ። ረዴት ነኝ። እባክዎ ምን ልርዳው?
አሁን ነው የምደውልልሽ፣ ግን በይህን ስልክ ቴሌግራም የለውም። በሌላ ስልክ ይሻላል። ከደወልት ስክሪንሾት ላድርግልሽ።
አዎ ይቻላል። ከስር ግን የ- የእርስዎን ስልክ ቁጥርና ስሞትን ያስቀምጡልን።
እሺ፣ ምንድን ነው ስክሪንሾት ላድርግልህ? ወዝ የወዝዶ ጋር ወይ ከሁሉ የሁሉ ስፖርት ጋር አዎ ከሁሉ ስፖርት ዌብሳይት ላይ አዎ፣ መቶ ብር successful ይሎት የለም አዎ።
እሱን screenshot ይላኩልን።
እሺ እሺ፣ እናመሰግናለን።